ጤና ይስጥልን ቢጃ ኢትዮጵያ በተራሮ ነኝ። እባክዎ ምን ልርዳው?
እንትን ይሄ እንቁ ምን እንትን አይደርሰኝም message።
አዎ፣ ምርቶቻችን ያወርዳሉ ግን ምንም message እየደረሱት አይደለም።
አዎ አዎ እሺ ደንበኛችን ስለተፈጠረው ችግር ይቅርታ እንጠይቃለን። ቢጃ ID ቁጥሮትን ይነግሩኛል?
እ የቢጃ ID ቁጥሮትን ይነግሩኛል?
አስራ አራት አስራ አራት?
አዲሱ አዲስ ተቀይሯል መሰለኝ ሰላሳ ሰባት ዜሮ አራት ይላል ግን ቆይ አዲሱ ተቀይሯል መሰለኝ መልሼ አዎ።
ልደውልልሽ እሺ እሺ መልሼ ልደውልልሽ